ጤና ይስጥልኝ ኢቴስ የበራ መረጃ ማዕከል እባክዎትን ምን ልርዳዎ? ሄሎ ጤና ይስጥልኝ ሄሎ ጤና ይስጥልኝ ሄሎ ጤና ይስጥልኝ ሄሎ ጤና ይስጥልኝ ሄሎ ሄሎ ጤና ይስጥልኝ ተደውሎ ነበር በዚህ ስልክ ኧረ ተሳስተዋል ይሄ የመረጃ ማዕከል ነው አቤት ሄሎ ይሄ የኢቴስ የበራ መረጃ ማዕከል ነው ምን አሉኝ ምን አሉኝ ድምፆት አይሰማም ሄሎ ሄሎ ተሳስተዋል እኛ እኛ አልደወልንም ሄሎ ተሳስተዋል እሺ እኛ እኛ አልደወልንም ምን የምንረዳዎት ነገር አለ የምንረዳዎት ነገር አለ ምን አሉኝ ድምፆት አይሰማም ድምፆት አይሰማም ምን አሉኝ አቤት ምን አሉኝ ሄሎ ደንበኛችን ምንድን ነው ያሉኝ እኛ እርስዎ ጋር አልደወልንም ይሄ የበራ መረጃ ማዕከል ነው የምንረዳዎት ነገር ካለ ያሳውቁን